ማሪባ አድራሻችሁ ጋር ፓስ ምን አይነት መኪና
ይቅር አይሰማም።
ምን መኪና ፈልግ አይ ለእኔ አይተን ነው ለምስ ነው ከበጀታችን አይ ማለት መኪና ኖ የቤት የቤት ምና ቪዲዮ ነች። ኧረ አይሰማም አይሰማም፣ ይቅርታ ለምንም። እሺ ምኑ እዚህ ሪምሊነር ጋር እስቲ እሺ አቶልኝ የመኪና መሸጫ አለ። በሱ ሬክላም ትክክል ስልሽ ማን ስለደውል እሱ ዜሮ ዘጠኝ አርባ አራት ደውሉላ ዜሮ ዘጠኝ አርባ አራት ዜሮ አርባ አራት ዜሮ ዘጠኝ አርባ አራት ሄሎ አዎ በዛ ነው በዋናው መስቀል ስለሆነ እዚህ